ቅዴ ደብተራ ስራዩ ማለት ነው። ቅዴ ደብተራ ተተክለ ለጻርቃን በደብረ ጽዮን በሀገር ቅድስት በሴትና ጎዳና በሀገር ቅድስት ደብተራ ተተክለ በደብረ ጽዮን በሀገር ቅድስት